hello አቤት
እ ተደውሎ ነበር።
በዚህ በዚህ ስልክ አዎ በዚህ ቁጥር አረ
እሺ፣ በሰማንያ ስምንት ሀምሳ ሶስት ደውለህ ነው አዎ እኮ ያው ነው።
electrical ሞተሮች እናንተ ጋር ያለ
ሞተር ሳይሆን ባይስክል አለው።
bicycle ነው አዎ
እኮ ይሄን ነው አድራሻችሁ address ኡ ፈልጌ ነው
እሺ፣ ለቡ መብራት ኃይል አርሴማ ፊት ለፊት አርሴማ ፊት ለፊት አዎ እሺ እ ግን ለጊዜው እንትን ስላለ order ነው የምታደርገው ያለው ስላለቀ ስለ- በ order ነው አዎ ከሁለት ወር በኋላ ስለሚ ያው የምገዛ ከሆነ ስምን እ፣ እመዘግበውና ከዛ በኋላ እደውልልሃለሁ።
actually እኔ ምርቱ ለመየት ነበር የፈለኩት መጀመሪያ እኔም ባለሙያ ነኝ እና እሺ፣ ስለዚህ ወይም ምርቶቻችሁን ለመየት ኤግዚቢሽን ነበር አለ የፈለኩት ኤግዚቢሽን ኢንዱስትሪ ላይ ማለት ነው
የት አካባቢ ነው ድረስ እንትኑ ጀሞ ሶስት ጀሞ ሶስት አዎ እስከ እሑድ ድረስ ነው እና ያን ጊዜ እዛ መተህ ማየት ትችላለህ።
እሺ ምርቱ እሺ ፎኒክስ ነው። በሁለቱም ነው በፔዳልም በኤሌክትሪክም ነው የሚሰራው
okay እሺ
እና ትመጣለህ።
ምን- አዎ
እሺ፣ እሺ ደውልልኝ አመሰግናለሁ ስመጣ።
እሺ እሺ እሺ።